ጤና ይስጥልኝ ዶክተር።
ዶክቱ አዎ አሁን ደው- ደውሉ ብላችሁ ነው ለመሸለ ትናንትና live ፕሮግራም live ፕሮግራም ስርጭት ነበረ እና የትናንትና ምሽት ነው። ከ- ነው እንዴ? እኔ አዎ፣ አሁን አየሁት።
እ፣ ዛሬ ማታ ማለት ከሁለት ሰዓት እስከ ምሽት ስድስት ሰዓት የሚቆይ live ፕሮግራም አለ።
ከሁለት ሰዓት እስከ ምሽቱ ሶስት ሰዓት ከምሽት ሁለት ሰዓት እስከ ምሽት ስድስት ሰዓት live ፕሮግራም ከሁለት እስከ ይከታተሉ።
ሶስት ምሽት ከሁለት ሰዓት እስከ ስድስት ሰዓት እስከ ምሽት ስድስት ከስድ- ሰዓት እሺ እሺ መከታተል ይችላሉ።
እሺ እሺ እሺ፣ አመሰግናለሁ።
እሺ፣ እኛም እናመሰግናለን።